ሄሎ
ሄሎ ልዩ ሚለው ነው።
ሰላም ነው ሰላም
አለን። ማን ልበል ግን?
ሄሜላ ነኝ።
ፍቅር
ፍቅር አይደለም ሄሜላ ነኝ።
ሄርሜላሽ ሰላም ነው?
ወይ አቶ እ ስልሳ አራት ሰማንያ ስድስት ወርደን ነበር ማለት ነው።
እሺ ስልሳ አራት ሰማንያ ስድስት ስልሳ አራት ሰማንያ ስድስት እሺ
እና ከሲስተር ከጀሞ ሚካኤል ካለው ነበር የታዘዘው።
እሺ
እኔ complete ብዬ ሄድኩኝ። customer ኡ ደውሎልኝ ማለት ነው።
አ
ከዛ ሄጄ ሚካኤል ስጠይቃቸው order ኡ የለም አሉኝ።
ለምን
እኔ እንጃ እንዴት እንደሆነ። ከዛ ጀሞም ሄድኩኝ አንዳንዴ ስለሚቀያየር ብዬ ጀሞም ሴት ጀሞም የለም order ኡ።
እሺ እና cancel አድርግልን
ለምን cancel? የኔ ብር እኮ እንትን አለ እ- ተቆርጧል።
OK ቆይ እስኪ እሺ ልጠይቅልህ እሺ አይሳነው ነኝ። እሺ ማን ነኝ
አይሳነው።
አይሳ ነው እሺ ቃል ጠብቀኝ
እሺ የለም አልሽኛ ኦርደሩ ጀሙ የለም ሙድ ይዛሉ። ማን ጋር ነው የምጠይቀው? ጠይቂዋ